hello
ሌላ hello፣ ሰላም ጤና ይስጥልኝ ገስት ቤት።
እንትን ቲኬት ይቻላል ነበረ ብሩ አልገባልኝ እሺ ቲኬት cashier code ኡን ንገረኝ እስቲ።
እ cashier code ኡን ንገረኝ እንትን ቴሌግራም አቢሶ ፈዲ የሚል እ እ አቢሶ ፈዲ የሚል ቴሌግራም አብዲማ አቢሶ ፈዲ አቢቲ ከድር እ
አቢቾ ከድር።
አ እሺ ያው ገብቶልሃል ብላ ልካለች ልካላለች።
ብሩ አልመጣልኝም ማለት ነው።
ምን አልከኝ?
ከሰላሳ አይገባም አልገባም
አይደለም የገባልክ እኮ በስድስት ነው እ በስድስት ዛሬ ነው የገባልክ።
አልገባም ይያዩ ያው ኢሜጁን ልካልሃለች እኮ ቤኪ፣ አሁን የላክሽለት እንትኑን የትኬት አርባ ብር ሙሉን ሙሉን። አይ ከሱ በታች ያሉትን history ዎች እንዳለ አንድ ላይ አንስተሽ ላኪለት። አዎ ያው ልካልሃለች እዛ ላይ ያው እሺ፣ ምን ላይ ላይ ቴሌግራም ላይ ያው።
ቴሌግራም እንትኑ ላይ አልገባልኝም እኮ ነው።
አይ አይደለም ያው የምትልክልህን ያውና አንተ account history ላይ ገብተህ ታ- ታየዋለክ። እሺ አባቴ ስለደወልክ እናመሰግናለን። መልካም ምሽት።